መጀመሪያ ዘመን ያ ዘመን ከትዝታ ጋር አይረሳም ለዘላለም ያ ዘመን ያ ዘመን ያ ዘመን ያ ዘመን ከትዝታ ጋር ና ይረሳው ለዘላለም ያቻምናው ያምናው ኑሮ ትዝታው አድሮ ውሎ ይመጣል ይመለሳል ለሚያየው አስተውሎ ያኖረማ ጊዜ ሁሉን አስደስቶ እህ ማይተረስቶ በወራት ተተክቶ በአመትም ተለውጦ ቢጠፋም በደቂቃ በሰዓታት ተውጦ ይታወሳል ጊዜ ሐሳብ ላይ ተቀምጦ ይታወሳል ጊዜ ሐሳብ ላይ ተቀምጦ ጊዜው ይመሻል ጊዜው ይነጋ ይበራል ጊዜው ይገፋል ጊዜው ይሄዳል ይነጋል ጊዜው ይመሻል ጊዜው ይነጋ ይበራል አልፎም በጥሩ ወይም በክፉ ይነሳል ያ ዘመን ያ ዘመን ያ ዘመን ያ ዘመን ከትዝታ ጋር ይረሳም ለዘላለም ያ ዘመን ያ ዘመን ያ ዘመን ያ ዘመን ከትዝታው ጋር አይረሳም ለዘላለም ትውስታውን አውርሶ የነበር ቅርሳስ ይዞ ትዝ ይላል ይታወሳል ይቃኛል ባሳብ ጉዞ ያነሳዋል ያየ ደግነቱን ጠቅሶ እህ ተመልሶ የኖረው ሲሄድ ሊሄድ ጥሎ በመጣው ተተክቶ በሳዕት ለሚገፋው በቀን ማን ተመክቶ ይሸኘዋል እንጂ ሁሉም ተመልክቶ ይሸኘዋል እንጂ ሁሉም ተመልክቶ ጊዜ ውለታው መቼ በከንቱ ይቀራል ሁሌ ሲታሰብ ሁሌ ሲታወስ